እኔ እየደወልኩ አላችሁ
ወይ
ደውለህ ነበር አይደል? ወደ ነበር ነግረኸኝ ተቋረጠ። ምንድን ነው?
ስልሳ ሁለት ሰላሳ ሁለት እየደወልኩልሽ ነበር።
እሺ ምንድን ነው?
ምግብ ቤት- ምግብ ቤት አልታዘዘም ምግቡ።
ምግብ ቤት አልታዘዘም።
አዎ አዎ ዳሉ ቻኖሊ ነው።
አዎ
እስኪ አገናኘኝ።
ሌላ ኦርደር ነበረኛ እኔ እዛ ስትሆን እኮ ሲቋረጥ በቃ የሽያጭ ይመስሎኝ ነው በቃ ወራ
እ ሌላ ኦርደር ሲያዝ ደውይላት